እንኳን ወደ ሁድሁድ ኮርፖሬሽን የጥሪ ማዕከል በደህና መጡ። ከአገልግሎት ቡፌያችን ደንበኛ ስለሆኑ ምስጋናችን ከልብ ነው። የጥሪ ማዕከላችን ባለሙያዎች ቡድን የእርስዎን እያንዳንዱን ጥያቄ በጥንቃቄና በብቃት ለመፍታት ሁልጊዜም ዝግጁ ናቸው። በሁድ ሁድ ኮርፖሬሽን ስር ካሉት ተገቢውን ክፍል ለመምረጥ እባክዎ ከሚከተሉት አማራጮች አንዱን ይምረጡ። ለሁድሁድ Cloud አንድን ይጫኑ። ለሁድሁድ Express ሁለትን ይጫኑ። ለሁድሁድ Procurement ሶስትን ይጫኑ። ለሁድሁድ Delivery አራትን ይጫኑ። ለሁድሁድ Ground አምስትን ይጫኑ። ለ Commerce Pal ስድስትን ይጫኑ።